ጤና ይስጥልኝ። ሁሉ ስፖርት በኩል ምርዳት
ኧረ ብር አስገቡልኝ በእናታችሁ። ሊጫ መጫወቻ አጣሁ እኮ ምን ሆናችሁ ነው?
ማለት ተይዞቦት ነው?
አዎ ተይዞብኝ እኮ ነው።
ፖዚት
እ እ ፖዚት የሚያደርጉት ገንዘብ ነው።
አዎ withdrawal አድርጌ ነበር እና የሆነ ሰዓት ላይ ተያዘብኝ ማለት ነው። መቶ ብር ነች።
እሺ ማን ልበል ስምዎትን?
ስሜ እንትን ቴሌግራም ላይ ልኬላችሁ ነበር እኮ
እሺ system ሰሞኑን እያስተካከል ስለነበር ነው። ይስተካከሉታል፣ ይጠብቁ።
አይደል በቃ እሺ